ጤና ይስጥልኝ። ቤት ቤት ነው የምትለው?
እንዴት ነው?
ሰላም እንዴት ነው?
እንትን አምስት ሺህ draw አድርጌ አልገባም። confirm ይላል።
ዛሬ ነው
ማታ አራት ሰዓት ዛሬ ማታ
ዛሬ ማታ
አራት ሰዓት በዚህ ስልክ ነው።
አዎ፣ በዚህ ስልክ ነው።
እሺ